ትምህርት ቤት የለኝም በኮም ልቦ ሄሎ
ሄሎ አቤት ጤና ይስጥልኝ
እ ቅዳሜ ቀን የሆነ ተመር ተምሬ ነበረ በአንድ ወጣብኝ ነበረ።
እ እሺ አንዴ ጠብቀኝ እሺ መስመር ላይ እሺ ንገረኝ ካሸር ኮዱን ንገረኝ
እም?
ካሸር ኮዱን ንገረኝ እና ቼክ ላድርግልህ
እሺ፣ እዛ ላይ ልግባ። እሺ ከስር ኮዱ ከስር እ E
እ cashier code ኡ የለም ከስር ከባሩ ስር ከትኬቱ መጨረሻ ላይ ይሄ ጥቁሩ መስመር መስመር አለ አይደለ ከዛ ስር አለ cashier code የሚል
ID ነው cashier code። እኔ በስልክ ነው የምቆምረው።
እሺ በቃ ንገረኝ
ኢ ኢ እሺ ኢ
እሺ
እ ሁለት እሺ
ቢ
ኢ እንደገና
አ ቢ ቢ እሺ E ሁለት B እሺ
እሺ እ B B B ስምንት
እሺ አንዴ ከመጀመሪያው ንገረኝ E two- ሁለት አልከኝ አይደለ አይ E C ነው ያልኩሽ።
E C ነው እሺ አ ሁለት እሺ
ቢ
ቢ
ስምንት እሺ ሁለት እሺ T A
እ
ቲ ኤ ሲ ኤ ዘጠና አራት ዘጠና አራት ኤ ቢ
ኤ ቢ
ዜሮ አራት ዜሮ አራት ሰባ ሰባት ሰባ ሰባት ኤ
ኤ ሀያ ሁለት ኢ ሀያ ሁለት
ኢ
መቶ ብር አለው ተለቆልሃል እኮ
አልገባኝ እ
ቆይ አንዴ ዜሮ ዘጠኝ ስልሳ ስምንት አርባ ስድስት ዜሮ አራት አስራ ስምንት አስራ ስምንት አ ያንተ አይደለ
ነው
ሚስጥሪ እሺ በሁለት ገብቶልሃል
ገብቷል።
አዎ check አሁንም አድርገው አሁን እሺ አሁንም ሌላ እንዳለኝ እስኪ ቆይ አሁን live የቆመርኩት አለ በአንዱ ሊወጣብኝ ነው መሰለኝ።
ገና አላለቀም
ያው ሰማንያ ሰባተኛ ደቂቃ ነው።
በቃ እሱ ሌላው ሲያልቅ
እ ሲያልቅ አዎ እሱ ካለቀ በኋላ ነው የሚለቀቀው
አሁን ገብቷል
አሁን አይደለም የዛኔ ነው የገባልክ እ እ መቶ ብሩ በሁለት አዎ በሁለት ኧረ አልገባም ጭራሽ።
እሺ ቴሌግራም አለ
ቴሌግራም የለኝም በምን ላክልህ ታዲያ ታዲያ አልገባም። ያው እኔ ጋር እኮ በሁለትማ ቅዳሜ ቀን አያለም አዎ እና ቅዳሜ ከሰዓት ነው የቆመርኩት የለም።
ቆይ መቼ ነበር የሚያልቀው አዎ በሁለት እ ጓደኞችም አይጠቀሙም ቴሌግራም
አዎ እ
አዎ
ምክንያት ልልክልህ ነበር እኮ screenshot አድርጌ ቦነሱን
ምን ገብ እሺ መግባቱን አ ቆይ ልደውልልህ መልሼ አንዴ በዚህኛው ነው አይደለ